hello hello ሰላም ይስጥልን ቴሌብር አለ ምን ልርዳዎ
ይሄ የሚሰድ የጨዋታ ስለምንድን ነው? ስለ?
game ነው game ኦችን ሲጫወቱ ሽልማቶች አሉት
ስንት ጥያቄ ሲመለስ?
እ፣ በተከታታይ አስር ጥያቄ ሲመልሱ ትኬት ይሰጡታል
እሺ
በትኬት ደግሞ እድሎትን ይሞክር የሚል ጨዋታ የሚያሸልም ጨዋታ ይጫወታሉ
ነው
የሚያሸልም
እና ተከታታይ አስር ካልተመለሰ አዎ በተከታታይ አስር ጥያቄ ሲመልሱ ትኬት ይሸልሙታል በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚል ይጫወታሉ ጌሞቹ
እሺ፣ በድረገጽም ገብቶ መጠቀም ይችላሉ
አዎ፣ አስር አስር ተከታታይ አስር ጥያቄ ሲመለስ ይከፍታል በጣም
እሺ